ሄሎ ሄሎ፣ አቤት። ሰላም ጤና ይስጥልን።
አብራትልን እንትን ይሄ ስልኩ ከቴሌ ነው።
Flint- Flintstone Homes፣ እህ Flintstone Homes፣ ምን ልርዶት?
ከቴሌ ነው አይደል?
አ፣ Flintstone Homes ነው። ከ Flintstone Homes።
ነው አዎ፣
አ፣ ስለ ስለምን ስለ auction መረጃ ፈልጎት ነው?
አይ አ፣ የቴሌውን የቴሌውን እንትኑን ሎተሪ ለመግባት ፈልጌ ነበረ።
እሺ፣ ተሳስተዋል።
እሺ